ሄሎ ጤና ይስጥልን ዋሽንግተን የህክምና ማዕከል
ይቅርታ እንትን ስም check እንድታደርግልኝ ነበር። በድርጅት agreement ነበረ እና ምን አልከኝ?
agreement ነበረን ከእናንተ እ- ሆስፒታል ጋር እና የ reception ስልክ ልስጥህ። እነሱ ነው agreement ያላቸው እና እነሱ check ያደርጉልሃል።
okay፣ አ- እናንተ ጋር የለም።
የለም አዎ፣ system ኡ እነሱ ጋር ነው ያለው። reception ላይ ነው።
okay፣
ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት
ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
እሺ፣ ዋና እንትናችሁ የስታል ነው
ሆስፒታላችን ነው።
እ፣ ሩዋንዳ ያለው ነው።
አ ሩዋንዳ።
እሺ፣
እሺ thank you እሺ